hello ጤና ይስጥልን ጉዳይ ሀና እባላለሁ። ባክዎ ምን ልርዳው?
ጤና ይስጥልኝ። አሁን ደውዬ ነበር እና የቴሌግራም channel ኣችሁን join ለማድረግ link ኡን ልካለው message ላይ ተብሎ ነበር እና message ኡ እስካሁን አልመጣም ነበር።
አ ልኬሎታለሁኝ መታሰቢያ አልደረሱትም። በነገሩኝ ስልክ ቁጥር ልኬያለሁኝ እስካሁን አልደረሰኝም።
ስልሳ ሶስት አስራ ሶስት ሀምሳ ሶስት ሰባ ዘጠኝ አይደለ ያሉኝ?
አዎ አዎ በዚህኛው ቁጥር ልኬያለሁኝ normal SMS ነው የሚሆነው እና እስኪ normal message ላይ የጽሑፍ መልእክት የሚደርሱት ላይ ጉዳይ ኦን የሚል ይሞክሩ።
ይኸው አሁን የለም። ወይ በዚህኛው ስልክ ቁጥር መላክ ትችላለሽ?
ልላክሎት በዚህኛው?
አዎ አዎ።
እሺ እሺ እልክሎታለሁ መታሰቢያ። እሺ አመሰግናለሁ።
እሺ